ሄሎ ማየ ሄሎ ወይዬ እናቴ ምኑ ጋር ነው የምለው? ልኮድ ነበረ በቴሌግራም ፋይል ውስጥ ነው መግባት ያለብኝ።
እኮ ቴሌግራም ላይ ከላከልሽ እ፣
ይሄ ሌላ እንትን ቁጥር ቴልስ እና
ሌላ ስልክ ቁጥር የለም።
ዜሮ ዘጠኝ ጣሽ ዜሮ ዘጠኝ ስንት ዜሮ ሶስት
ዜሮ ሶስት አሁንም ዜሮ ሶስት እሺ
አሁንም ዜሮ ሶስት ጣሽ
ስንት ሁለት ጊዜ ዜሮ ሶስት ዜሮ ሶስት ሀያ ስምንት ሰማንያ ሁለት
ሀያ ስምንት ሰማንያ ሁለት አዎ
እሺ
ወሰድሽ አይደል ማሸነ
ምን አልሽኝ?
ማሸን ወስደሻላ አዎ አዎ አዎ ዜሮ ዘጠኝ ዜሮ ሶስት ዜሮ ሶስት ሀያ ስምንት ሰማንያ ሁለት ደውዪላቸው ከዛ ደግሞ አሁን ተላከልኝ ባልሽም ሰፖርት ያደርግሻል አናግሪኝ